hello
hello፣ ሰላም ጤና ይስጥልኝ። ቴሌ
አብሮ ይስጥልን።
አለን ሰማንያ አምስት መረጃ ለመጠየቅ ነበር።
እሺ ዘጠኝ ሰማንያ አምስት የቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አላቸው።
አዎ፣ ሽልማቶቹ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
አዎ እኮ እስከ ስንት ጊዜ ነው መጫወት የምችለው?
ያው እንደ እድል ስለሆነ አሁን የመጀመሪያ ቀን ደንበኛ ሆኖ ትኬት በሚሰጡት ትኬት ከተጫወቱ ሊያገኙ ይችላሉ። ሽልማቱ እንደ እድል ነው።
እንደ እድል ነው። እስከ ዛሬ ግን አስር ትኬት ነው የወሰድኩት።
ስንት ትኬት?
አስር
አዎ ያው እ፣ በእነሱ ትኬቶች ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ሶስት ቁጥር ላይ ለመጮት የሚለውን ይጫኑና እድሎትን ይሞክሩ።
እሺ እሺ መልካም እድል።
እም።